ሁላ አላየኋቸውም ማለት ነው። ሌላው ብሔረሰቤ ላይ ቤተሰብ ደህና መሸት ሌላ ሌላ አይሰማም
ይሰማኛል።
ሀያ አስራ ስድስት አሳውቄ ነበር ስንት ነበረ? ማን ስምህ?
ደግሞ ኦፍታይም ወጥቶብኛል።
ስንት ነው ወርደ ነበረ?
ሀያ አስራ ስድስት ሀያ አስራ ስድስት እሺ ለሙ እሺ